ይስጥልን። ተሸጋሪ መዓዛ
ዜና ይስጥልን። ከአዲስ አበባ ልጅማ አዎ አዎ እያየሁሎት ነበረ። ለቅዳሜ ጠዋት ሁለት ሰዓት ከሀያ አምስት አለ አራት ሰዓት ከአስር አለ እንደገና ደግሞ ስድስት ሰዓት አለ። የትኛው ይሆን ዞሮ?
ስድስት ሰዓት ነው። የስድስት ሰዓት- ቅዳሜ ስድስት ሰዓት የቅዳሜ ስድስት ሰዓት ይሆንሎት።
እም፣ እሺ ሶስት ሺ አምስት መቶ ሰላሳ ስምንት ብር ነው።
መመለሻው መች ነው?
እ፣
ሮብ
መመለሻው ከአራት ቀን በኋላ ነው ያሉኝ።
አራት ቀን በኋላ አዎ ጁን አስራ ዘጠኝ ማለት ነው።
ሶስት ሺህ ስንት ነው?
ሶስት ሺ ሁለት መቶ አስራ ስድስት ብር
ሁለት መቶ አስራ ስምንት ብር።
ሁለት መቶ አስራ ስድስት ብር
እሺ book ላድርግሎት።
አ አ እንትን አድርጎልኝ ነው።
እሺ ከዛ እርስዎ ከፈለጉ እኛም እንቆርጥሎታለን። እርስዎ mobile banking ይጠቀማሉ።
አ ስለዚህ በ mobile banking ዎት የምልክሎት code አለ። እሷን አስገብተው መክፈል ይችላሉ። የተለመደ ስሞትን ማን ልበል
አህመድ አህመድ
አ መሐመድ የአባቱ አህመድ ሞሐመድ አ፣ የአያት ስም ሁሴን ሁሴን። እሺ አሁን የሚደርሱት ኮድ አለ፣ በዛ ይከፍላሉ። እሺ እናመሰግናለን።